ወረቼ በለው ቼ በለው ወረቼ በለው ቼ በለው ይወስዳል መንገድ ቼ በለው ያመጣል መንገድ ቼ በለው አንድ የሚጠላ ቼ በለው አንድ የሚወደድ ቼ በለው አባት አስለቃሽ ቼ በለው ልጅ አይወለድ ቼ በለው እረቼ በለው ቼ በለው ወረቼ በለው ቼ በለው አሁን ለምንድን ነው ቼ በለው ፈሪ ማቆንቆኑ ቼ በለው ቅጠላ ይበጠስ ቼ በለው ካልደረሰ ቀኑ ቼ በለው ያውና ዛማዱ ቼ በለው ሁለት ፈረሰኛ ቼ በለው አንዱም ወንድሜ ነው ቼ በለው አንዱም መልእክተኛ ቼ በለው እረ ቼ በለው ቼ በለው ወረ ቼ በለው ቼ በለው የእልፍኝ አሽከሮች ቼ በለው ሲተኳኩሱ ቼ በለው ጋሻ ጃግሬዎች ቼ በለው ሲተኳኩሱ ቼ በለው መሶብ ቀዳጆች ቼ በለው ወዴት ደረሱ ቼ በለው እረ ቼ በለው ቼ በለው ወረ ቼ በለው ቼ በለው አይበላ አይጠጣ ቼ በለው ዱባ ምነፋው ቼ በለው ክፉ ባይናገር ቼ በለው ሆዱን ባይከፋው ቼ በለው ይገብር ካላችሁ ቼ በለው ዝንጀሮ የሚገብር ቼ በለው የመንግሥት አይደለም ወይ ቼ በለው የሚጭረው ምድር ቼ ቼ ቼ ቼ ቼ ምነውና ምነውና ምነውና ምነውና ባየኸው ጎዳና ምነውና ምነውና ምነውና ምነውና ሞት አይቀርምና ተኳሹም የኔው ነው መራዡም የኔው ነው ተኳሹም የኔው ነው መራዡም የኔው ነው እንዳዳልጋ አንበሳ ጉልበቱን ያመለው ምነውና ምነውና ምነውና ምነውና ባየኸው ጎዳና ምነው ከሳት ቆርክ ይለኛል ባላገር ምነው ከሳት ቆርክ ይለኛል ባላገር የሆዴን አውጥቼ ለስንቱ ልናገር ምነውና ምነውና ምነውና ምነውና ሞት አይቀርምና ሴት ያኮራውና የቃርሚያ ዝንጀሮ ሴት ያኮራውና የቃርሚያ ዝንጀሮ ተገላምጧ ያየም ወንዳለብኝ ብሎ ምነውና ምነውና ምነውና ምነውና ባየው ጎዳና ገዳይ ወዳለው ተኳሽም አልጠላ ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አርፋለው ከጎፈሬው ጥላ ምነውና ምነውና ምነውና ምነውና